ሄሎ ጤና ይስጥልን ዋሽንግተን ሰላም ነው።
እግዚአብሔር ይመስገን።
ሄሎ አቤት ሰላም፣ እንዴት ናችሁ?
ደህና እግዚአብሔር ይመስገን።
ከየካ ኮተቤ ነው የምንደውለው።
እሺ brain MRI ፈልገን ነበር ለአንድ patient እ
off oxygen ነው ግን seizure ስላለው support ዝም ብለን አድርገነዋል።
እ off oxygen መሆን ይችላል እ እስቲ ሌላ ስልክ ልስጥ። ይሄ call center ነው አናውቅም። እሱ
እ እ አምቡላንስ ፈልጋችሁ ነው ወይስ?
አዎ መታችሁ ወስዳችሁ አንስታችሁ እንድትመልሱ
እሺ እኛ imaging ቁጥር እናንተ ጋር አለ አይደል?
እናስተላልፋለን። ብሬን ብሬን ኤምአርአይ አለ ነው።
አዎ እኮ ለዛ ነው የደወልነው። MRI ፈልገን እሺ
ዋጋ ስንት ነበረ?
ቆይ ሌለ እሺ brain MRI አምስት ሺህ ሶስት መቶ ነው።
አምስት ሺህ ሶስት መቶ አዎ እሺ ትመጣላችሁ?
አዎ በዚህ ቁጥር ይደውሉ። ቁጥር ላስተላልፍላችሁ እና አምቡላንስ የሚመለከተው ያናግራችኋለሁ ብሎ
እሺ ስጪ።
እሺ text ነው የምታደርጊው?
አይ እኔ እሺ፣ ደውልና እነሱን አሳውቃቸዋለሁ። ይደውላሉ እነሱ።
በቃ እሺ እሺ እሺ
አርወቂ እሺ ይደውል